ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። እግዚአብሔር ይመስገን።
አቶ ስደውል ዮሐንስ እኮ እንትን አይልም። አዎ ዮሐንስ ችግር የለም። እሺ ከዊ ፕላስ solution ድርጅት ነበር መደውልልዎት።
ከየት ከዊ ፕላስ
ዊ ፕላስ ማን ነው?
ድርጅታችን የ transportation አገልግሎት ሰጪ ተቋም ነው።
አዲስ ይሄ እንደነ ራይድ አዎ እንደዛ ነው። አሁን ም።
ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ምን ይዛችሁ መጣችሁ?
ያ ምንድን ነው ድርጅታችን ከእያንዳንዱ trip ላይ የሚቆርጡ አስር percent ሲሆን ከዛ ላይ አራቱን percent መልሶ ለአሽከርካሪዎች የሚቆጥብ ይሆናል። ይህንንም ደግሞ ያደረግንበት ዋናው ምክንያት አሁን ለአሽከርካሪዎች የሚገባቸው ጥቅም እያገኙ ነው ብለን አናምንም። ለምሳሌ ሕክምና እሺ ጡረት፣ አንዱም ሌሎች ጥቅማ ጥቅም ስለሌላቸው ይህንን በጋራ የሚቆጥቡበትና በጋራ አቅማቸውን የሚያሳድጉበትን እ፣ አገልግሎት ነው ይዘን የመጣ ነው የቁጠባ
okay እሺ እንትን ሲኖር በቃ እደውላለሁ በዚህ ስልክ።
ችግር የለውም። እ፣ መመዝገብ ከፈለጉ የቴሌግራም ቁጥር አለኝ፣ እሱን እልክልዎታለሁ። በዛ ማንኛውም ሀሳብ አስተያየትም እንቀበላለን።
እሺ እሺ
አይ እኔ አይደለም